መላከ ሰላምነ ሊቀ መላእክት ሩፋኤል ስአ ወጸልይ በእንቲአለ አይረግ ጸሎተነ ቅድመ መንበሩ ለንጉሥ አብይ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባውና ክብረ በዓል ከዮሐንስ እስከ ሩፋኤል እንዝ ተፈጸመ ወረብ